ዜና ይስጥልኝ። አሪፍቴን ማለት የማኩም ልርዳዎት
ዲፖዚት አድርጌ ነበር አበሻ ቤት ላይ ትናንትና አንድ ሺህ ሁለት መቶ እስካሁን አልገባም። እንግዲህ ከአካውንቴ ግን ቀንሳችሁታል።
እሺ፣ እኛ ጋር ደውሎ አመልክተው ነበር።
አሁን ነው ያመለከትኩት።
እሺ፣ ስንት ብር ነበረ?
አንድ ሺህ ሁለት መቶ
ሸምኛችን በዚህ ቁጥር ነው የሚጠቀሙት አዎ፣ ቴሌ አዎ።
ብር? እሺ፣ ስሚኝ ጋሩኝ የተመዘገበበት።
እንዳልካቸው አለማየሁ
እሺ፣ እንዳልካቸው አለማየሁ ተገኘ።
እሺ፣ አለማየሁ ተገኝ። እሺ፣ የሰጡን መረጃ መዝግበናል። አሁን የእኛን የቴሌግራም ስልክ ቁጥር እንስጦትና ከቴሌ ብር ላይ የገባሎት አንድ ሺህ ለመቶ መቀነሱ የሚያሳየውን መልእክት screenshot አንስተው ይላኩልን።
እ፣ ቁጥሩን ልትነግረኝ ነው አዎ
ተናገር።
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ
አንድ ሀምሳ አምስት አስራ አምስት
መጨረሻ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ልክ ኖት። እዛ ላይ አዎ።
ሲልኩልን ስምና ስልክ ቁጥርም ያስቀምጡልን።
ስልክና ስምና ስልክ ቁጥሩን አብሬ ቴሌግራም ላይ አዎ ከ screenshot ኡ ጋር አንድ ላይ።
እሺ፣ እሺ።
ሌላ የምረዳውት ነገር አለ?
ሌላ ምድረዚህ ነገር የለም።
እሺ፣ ስለ ደውሉ እናመሰግናለን። ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።